Hello
ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ደህና ነሽ?
እግዚአብሔር ይመስገን። እንዴት ኖት?
አንድ መረጃ እንድፈልግ ነበር እዚህ ከእንትናችሁ ላይ የት የት ነው ቦታ ሳይቷችሁ ያለው?
እኛ ወደ ቦሌ ሜክሲኮ ሳር ቤት ቦሌ ምኑ ቦሌ ምኑ ጋር ቦሌ ማተሚያ ጀርባው።
ማተሚያ ጀርባ?
አዎ እሺ። ቦሌ ሜክሲኮ ልደታ ልደታ ነው ሜክሲኮ?
ሜክሲኮ
እሺ። ምኑ ጋር ተግባር ዕድ ጋር ወይንም ፌዴራል ፖሊስ ጋር
ፌዴራል ፖሊስ ጋር ምን አዎ።
ቦታ አለ? እዛ ከጀርባ።
ከጀርባው አዎ ከጀርባው። እሺ እሺ። እ፣ ሳር ቤትም አለን ሲኤምሲም።
ሳር ቤትም አለ?
አዎ
እሺ። እና እንዴት ነው ዋጋ እ?
ያው አከፋፈላችን ቅድሚያ ሶስት መቶ ሺህ ብር ቀሪውን በአምስት ዓመት ከወለድ ነፃ ነው።
ከወለድ ነጻ?
አዎ አሀ፣ እንደ ቦታው ይለያያል ወይስ እንዴት ነው የምታደርገው?
አዎ በካሬ ያለው ዋጋ እንደየ- አዎ።
እንደየሳይቶቹ ይለያያል። ማል ከተማ ሲሆን ጣይሉት ላይ ሲሆን አዎ።
ተግባር ያደርጋል። የት አካባቢ?
እዚህ ቦሌ ሆም ስጋ ናችሁ አይደል እናንተ?
አዎ ኦፊስ ቦሌ ሆምስ ጋም አለን፣ ቦሌ አዎ።
ሀያት ሆስፒታል ጋም አለ፣ እንዲሁም ልደታም ቦሌ አለ።
አያት ሆስፒታል?
አዎ አሀ፣ ሀያ ሶስት አሀ።
እዛም ሆስፒታል አዎ።
መጥተው ሙሉ መረጃ መውሰድ ይችላሉ።
እ? እ?
እና ሙሉ መረጃ መጥተው መውሰድ ይችላሉ። እንዲሁም ደግሞ ሳይቶቹን ያስጎበኙታል።
አይ፣ ጥሩ ነው። እሺ። እንትን ይሄ እንደው ስንት ይገመታል? አሁን ለምሳሌ በካሬ ሜትር ነው?
አዎ በካሬ ነው ፎቆች ናቸው? ፎቆች ናቸው?
አፓርትመንት አፓርትመንት? አዎ። እስከ ስንት ፎቅ ነው?
ይለያያል። አስርም አስራ ሁለትም ይኖራል። እንደየሳይቱ ይለያያል። የሁሉም እኩል አለ ይሄ እንትኑን ሳቅ ማወቅ እችላለሁ? ባለ አንድ መኝታ ስንት እንደሆነ ምናምን ነገር minimum አሁን ባለ አንድ ከሁለት ነጥብ ስምንት ጀምሮ አለ። ያው እንደነገርኩት በየሳይቱ ዋጋ ባ- ባለ አንድ መኝታ ሁለት ነጥብ ከሁለት ነጥብ ስምንት ጀምሮ minimum ኡ ማለት ነው።
አ ባለ ሁለት ደግሞ ከሶስት ነጥብ ዘጠኝ ባለ ሶስት አራት ነጥብ ሰባት ባለ ባለ ሁለት ስንት አልሽኝ?
ከሶስት ነጥብ ዘጠኝ ጀምሮ ሶስት ነጥብ ዘጠኝ ጀምሮ። እሺ እሺ። እና ሶስት መቶ ሺህ መጀመሪያ ከዛ በኋላ በአምስት አመት የሚያልቅ አዎ ወለድ የለውም። በአምስት አመት ጊዜ ወለድ የለውም። አ ቀን- ወለድ የለንም
እስከ አምስት አመት ነው። ከዛ በላይ ሲሆንስ ይችላል።
ወለድ ይኖረዋል?
ያውን ይጨምሩና እስከ አስር አመት አዎ።
የሚደርስ ማሰራር አለ።
Okay። ካለኝስ ቅድሚያ ነገር መክፈል እችላለሁ? አሁን ከሶስት መቶ ሺህ ብሩ ገባ አድርጌ ይችላሉ። እንደ እርሱ አቅም ነው ይችላሉ። ሚኒመሙ ሶስት መቶ ሺህ ብር ነው እንጂ ይችላሉ።
አዎ፣ ከዛ ይችላል።
በላይ መክፈል እችላለሁ።
ይችላሉ።
እንግዲህ እስቲ ሳይቶቹን እንትን ላለ ደውልና ወይ ቢሮ እመጣለሁ።
አዎ ቀጠሮ ሊያዝልዎትና ቢሮ መጥተው አዎ።
ከዛ በዛው ይዘውት አይ ወጥተው ቆይ ከሰው ጋር ተነጋግሬ ስለሆነ ደውልልሻለሁ። በዚሁ እሺ ስሞትን ለያዝ አብዩ አብዩ እሺ ምን ላይ ነው ነገሽ ማስታወቂያችን የሰሙት እ? እ?
ማስታወቂያችን ምን ላይ ነው የሰሙት ሬዲዮ ላይ ነው።
ሬዲዮ ላይ እሺ አዎ፣ ደው-
ዛሬ ሬዲዮ ላይ ሰምቼ ነው። ስለዚህ እንደዛ ታደርግልኛለሽ።
እሺ ደው ማን ልበል አንቺን?
ፌቨን ፌበን?
አዎ
እሺ ፌበን።
እሺ እሺ የት ነው ያለሽው አንቺ?
ይሄ head office ነው ቦሌ ሆምስ head ነው ኦፊሱ ማለት ቦሌ ሆምስ ጋር ያለው።
አዎ ቦሌ ሆምስ በቃ ፌበን ብዬ ልምጣ።
እሺ ይችላሉ እሺ እሺ። በይ ቻው ቻው።